ጤና ቤስት ቤት ቤቲ ነው የሚለው።
ከሸሪፍ ወደ ለመንገር ነበር።
እሺ ንገረኝ። አስር ዜሮ ዘጠኝ
ዜሮ ዘጠኝ ሀምሳ ሁለት እሺ
አስራ ሰባት
እሺ የዘጠኝና የአስር ጨዋታዎች አሉ።
እሺ
አንድ lost ሆኖብሃል። እነሱ ካለቀ ቦነስ ይኖርሃል። እሺ እነሱ እስኪያልቅ ግን ጠብቅ። ሄሎ
እሺ እሺ እሺ እሺ እሺ መልካም ቀን።
ሰላም